ፋኖ ፋኖ ርፋኖ ፋኖ ርፋኖ ፋኖ ተኩሶ ሲነጉድ የፈሪ ልምደኛ ፊት ተጋዳይ ፋኖ እንደ መጋኛ ኧረ ተው በሉት ያምባልሉ ሰጠው ለነፋስ አንጓሎ አንጓሎ አንጓሎ አንጓሎ እንደ ቆላ ወፍ እንደ ግሪሳ እንደ ቆላ ወፍ እንደ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ ፋኖ ፋኖ ፋኖ ፋኖ ግራር ተልጦ ደሞ አይላጥም ቁርጣሽልኝ እንደ ውሃትም እንደ ውሃትም ፋኖ ፋኖ ሀረር ለውጋዴ ምን ያህል ይርቃል ተዝባርሽን ጊዜ እንባዬ ይመጣል ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል ከመውዜሩ ጋር ከመውዜሩ ጋር እንኳን ባልንጀራ ልብ አይታመን ፋኖ ፋኖ ፋኖ ፋኖ ፋኖ ፋኖ ፋኖ አገሩ ገባ ሳይሰናበተኝ ያ ጀግና ወታደር ሰውም አያደርገኝ ሰውም አያደርገኝ ፋኖ ፋኖ ፋኖ ፋኖ ልበላው በርጨቃ ልኳንዳው ምን ሆኖ የልቤ አስታማሚ ናፋኖ ናፋኖ ናፋኖ ናፋኖ ኦሆ ተው ሳቡ ሳቡ ሳቡ መሸብ ሳቡ መሸብ የጆ ቢራራት ግብር አለብን ግብር አለብን ግብር አለብን ፋኖ ፋኖ የወንድ ልጅ እናት ታጠቂ በገመድ የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ አይቀብረውም ዘመድ ፋኖ ፋኖ ፋኖ ፋኖ ከባልንጀራው ማታ የተለየ ከባልንጀራው ማታ የተለየ እንደ አጥቢያ ኮከብ ሲነጋ ታየ ሲነጋ ታየ። ፋኖ ፋኖ ኧረ ተው በሉት ኧረ ተው በሉት ያም ባለቡሎ ሰጠው ለነፋስ አንጓሎ አንጓሎ አንጓሎ አንጓሎ ፋኖ ፋኖ ፋኖ ፋኖ አለችኝ ፍንን አርጋትና ፍንን አርጋትና ግንዳልብሱ መጣ ማለቷ ቀረና ማለቷ ቀረና ፋኖ ፋኖ ፋኖ ፋኖ የምር ተኳሹን እኛ ስናውቀው ዝናር በቅፌን ማንደ ባለቀው ማንድ ባለቀው ፋኖ ፋኖ ፋኖ ፋኖ ፋኖ ፋኖ ወዘት በይ ልቤ እንደ ጀበና እንደ ጀበና አልወጣልሽም የጦር ባፈና የጦር ባፈና የጦር ባፈና የጦር ባፈና